ኧረ እንዴት ዋልሽ? Hello
አይሰማም?
እንዴት ዋልሽ?
Hello
አቤት አቤት፣ እንዴት ዋልሽ?
ሰላም።
እ፣ ስለ አገልግሎታችሁ መረጃ ማወቅ ፈልጌ ነበር። ምን ምን ነበር አገልግሎት የምትሰጡት?
እ፣ ፊዚዮቴራፒ እና Okay።
መድኃኒት ቁጥራችን ለምን እንደሚሰራ ነው።
አ እ?
አቤት
physiotherapy appointment ምናምን መያዝ ከፈለጉ እና Okay።
pharmacy any መድኃኒት የምትፈልጉት ካለ ያጣችሁት ነገር ካለ እንዲሁም Okay።
upload ማድረግ ከፈለጋችሁ ምናምን Okay እና ደግሞ የማማከር አገልግሎት ነው የምንሰጠው።
Okay። physiotherapy ው የት ጋር ነው?
የ- የትኛውን ነው የፈለጉት? ለትልቅ ሰው ነው ለህፃን?
የትልቅ ሰው።
የትልቅ ሰው ቦሌና አራት ኪሎ ነው ያለው።
Okay። ምን ተቋም ነው?
ድሮጋ
ዮጋ ድሮጋ ዮጋ።
አሀ
Okay በቃ እሺ፣ እደውላለሁ። እሺ እ፣ ስምህን ሊያዝ
አይ ቆይ እደውላለሁ፣ check አድርጌ
እ?
እደውላለሁ፣ check አድርጌ